ሰላም አሊ ባባ hello፣ ሰላም ነው?
እግዚአብሔር ይመስገን።
እባክሽ ምን ሆነሽ? አንድ ራቫ ለቃችሁ ነበረ። ሁለት ሺህ ዘጠኝ ነው date።
ሁለት ሁለት ሺህ ዘጠኝ ዘጠኝ አዎ፣ በነጭ ሶስት ነጥብ አንድ አ አ
ሶስት ሚሊዮን አንድ መቶ ሺህ ብር
ሶስት ሚሊዮን አንድ መቶ ሺህ ብር አ በጣም ውድ ነው። አስተያየት አድርጉና እንምጣና እንነጋገራችሁ።
እኮ ድርድር ይኖረናል የተወሰነ
እም፣ በጣም ተወደደ። እሺ እና የት ነው ማድራሻችሁ?
እኛ መስቀል ፍላወርና ፓስተር እንገኛለን። ሲመጡ ይደውሉልን።
እሺ።